Hello? Hello? Hello? Hello, አይሰማም? አቤት
እሺ፣ የሚወክሉት ሰው ስም ማን ነው።
እ፣ ምህረቱ ይላል።
እሺ፣ ምህረቱማ ምህረቱ ለገሰ
እሺ፣ ነገ ፒያሳ ቸርችል ሆቴል አጠገብ ያለው የኢትዮ ቴሌኮም መታወቂያውን ይዞ እንዲመጣ።
እሺ፣ ስልክ ምናምን ሐሙስ፣ አልፈልግም።
ሐሙስ።
ሐሙስ ነው?
አዎ፣ ሐሙስ ዕለት ምህረቱ ለገሰ ነው አይደል ያሉኝ?
አዎ።
እሺ፣ ሐሙስ ዕለት ፒያሳ
እሺ፣ ቸርችል አ- ሆቴል አጠገብ ያለው ኢትዮ ቴሌኮም እና መታወቂያውን ማለት ነው ማንነቱን የሚገልጽ ችግር የለውም። ሐሙስ ነው ብቻ ነገ እንዳይሆን ብዬ እኮ ነው።
አዎ፣ ባለፈው ሐሙስ አራት ሰዓት ሐሙስ አራት ሰዓት።
አዎ።
እሺ፣ እናመሰግናለን።
እሺ፣ ማምሰ- እሺ።